ሄሎ
ಹಲೋ ሄሎ ጤና ይስጥልኝ ቴሌቪዥን አመሰግና
አለ።
ከወጣልኝ እንዴት መያዝ እንትን
አቤት
አያስመሽም
አይሰማም ድምፆት ይቆራረጣል ምን አሉኝ
እጣ ሲወጣልኝ እንዴት እንደ ለማወቅ ግራ ገብቶኝ ነው።
እሺ ሜሴጅ ገብቶለት ነው
አዎ message ገብቶልኛል።
እ፣ ቴሌቪዥን game ነው game ኦችን ሲጫወቱ ደግሞ ሽልማቶች አሉት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና አ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባ ቁጥር ቋንቋ ይምረጡ የሚል አለ
እሺ
እሺ